Hello,
Hello
ሰላም እንዴት ዋሉ?
እግዚአብሔር ይመስገን ሰላም ናችሁ?
እግዚአብሔር ይመስገን።
አይ፣ ቃላብን አናግሬው አሁን ሌላም ልጅ አናግሬያት ተቋርጦብኝ ነው። የ- የኮሜዲያን እሸቱን ፈልጌ ነበር እሺ፣ ጉዳዩ ስለምን ነበር?
እ?
ጉዳዩ ምን ነበር?
ጉዳዩ የሚቀርብ ነገር ነበረኝ ማለት ከልጅነቴ ጀምሮ ገዳማት ስሄድ ጥንታዊ ስለነበሩት ታሪኮች እውነት አሁን የሆነውን ታሪክ